hello ይህ ሰላም ነው። hello እ አ- አልታየም።
እሺ ወንድሜ ምን ነበር?
የሆነ ትኬት አሁን የነገርኩሽን
ምንም አልነገርከኝም ለእኔ። ትኬት ከሆነ ቴሌግራም ላይ ትኬቱን ላክልን። እሺ እ
ትኬቱን ላክልን ቴሌግራም ላይ ልክ ያለው እኮ
ልከኸዋል?
እ
ልከኸዋል?
አዎ
ማን ነው ስምህ? hello
ልየው ቆይ
እስቲ እ፣ check አድርገው። እሺ
ዱሬቲ ነው ዱሬቲ ከዲር
hello
ዱሬቲ ከዲር አለ
okay፣ ከድር ነው የሚለው ዱሬቲ ከዲር
አይ እንደዛ የሚል ስም የለም ወንድሜ። ዱረቲ ዱረቲ አይደለ አዎ እ፣ ትኬት ID ውን ጻፍልን ብለን እኮ text አድርገንልሃል። አይተህ ዝም ነው ያልከው። እሺ ምን ሆነ
ትኬት ID ትኬት የምትል አለች አይደለ? ከዴት አዎ።
ቀጥሎ ትኬቱ ላይ እሱን ትኬት type ማድረግ አለብህ። እሺ type አድርገህ ላክልን።
እንዴት ጽፈህ አልገባኝም ላክልን ወንድሜ እ ጽፈህ የለም አንዴ እዛ ቴሌግራሙ ላይ የላክልን screenshot አለ አይደለ?
አዎ
እሱን ከ- ግባ ቆይ ላሳይ